የላሁት ነኝ።
Hello ሰማንያ ዘጠኝ አስራ ሰባት
ሰማንያ ሰባት ሰማንያ ዘጠኝ ሰባት አዎ አዎ ምንድን ነው?
እንድታሱትልኝ ነበር በእናትህ ተቃራኒ order ከወሳት እሺ ያኛውንም ንገሪ ከሰማንያ ዘጠኝ አስራ ሰባት ውጪ
እሺ ሰማንያ ስምንት ዘጠና ሶስት እና ሰማንያ ስምንት ዘጠና ስድስት
ሰማንያ ስምንት ዘጠና ሶስት ሰማንያ ስምንት ዘጠና ስድስት አዎ
ጠብቀኝ እዚሁ
የሚወጣው ግን አስራ ሰባት ነው እሺ
ቆይ dispatch ነው የምነግረው እና እሱ የሚነግረኝን እነግራለሁ
እሺ እሺ
ወርቁ ነህ አዎ ከገርጂ የረርጉልኝ ሌላ ይሄ ከሪቦን ከሪቦን የት ነው?
አዲስ አበባ ነው የሚለው አይሱቅም
እሺ ይሄ ደግሞ ከኦስካር ገርጂ ሶስት እኮ እዛው እዛው ነው። ለምንድን ነው የሚወጣው?
አይ ያደረጉልት ነው ብዬሽ ነው አንዱ ያደረጉልት ነው
እና እኮ የሚያልቀው ሌሎቹ እዛው ገርጂ ገርጂ ነው። ስለዚህ ገርጂ ገርጂ ጨርሰን የረጉሊት መጨረሳችንን ኧረ ይኸው ገና ሁለቱም አልደረሰም። ገና ልደልሽ ነው አልደረሰም ብዬ የኦስካሩ እህ እና ለምን accept ትላለህ? አውጥቼዋለሁ። ለማንኛውም እሺ እሺ። አይ እኔማ ወደ መብራት ኃይል ከሆነ ብዬ ነው።
ሽርቁ ወጥቷል።
እሺ አመሰግናለሁ።
እሺ ቻው።